ጤና ይስጥልን።
አብሮ ይጻፍ።
እስኪ የሆነ ኮድ ሶስት ኮድ ሁለት C ምናምን ቤት Land Cruiser station wagon Land Cruiser ስንት ሁለት station wagon እ ስንት ሞዴል
ሰባ ዘጠኝ ነው ሰባ ሰባ ዘጠኝ ሞዴል ነው። እዚህ ጋር TikTok ላይ ለቃችሁታል።
ዘጠና አራት Cobra አለ ቢሆን Cobra ይሆናል። አባሱ ተሽጧል።
ተሽጧል። ይሄ አዎ ተሽጧል። እሱ Cobra ይመቸዋል።
Cobra የትኛው ስንት አይ- ስንት ሞዴል ዘጠና አራት ሞዴል Land Cruiser ማለት ነው።
እ ስንት Land Cruiser ዘጠና አራት ሞዴል Cobra።
ዘ- ዘጠና አራት Cobra ው ይሄ ሰፊው አዎ አዎ የኋላ የኋላ በሩ ምንድን ነው?
ይከፈታል።
ተከፋሽ ነው።
ባለ አንድ ነው ባለ ሁለቱ ነው?
ባለ ባለ ሁለት ሁለት ባለ ሁለት ባለ ሁለት ነው።
አዎ አዎ ባለ ሁለት ስንት ነው?
ዋጋ አስራ ዘጠኝ ከሀምሳ ነው። ድርድር አለው።
ስንት አስራ ዘጠኝ ከሀምሳ
ማለት አንድ አንድ ነጥብ ሚሊዮን ዘጠኝ ነው።
መቶ ሀምሳ ሺህ
አስወድርሽ ውሳ ምንድን ነው?
እንደዚህ ነው ሂሳብ የምንጠራው። አንድ ስንት ሚሊዮን ነው ዘጠኝ መቶ ሀምሳ ሺህ ስንት ይሏል? ስንት ኪሎ ሜትር ይሏል?
አባ በፍተሻ ነው። ኪሎ ሜትሩ ብዙ ነው።
Okay በፍተሻ ነው።
አ በፍተሻ
Okay በፍተሻ ነው። አንድ ነጥብ ዘጠኝ
አዎ፣
Okay ያለ ፍተሻስ
ባለበት አስራ ስምንት ከሀምሳ
አስራ ስምንት ከሀምሳ
አዎ፣ አስራ ስምንት ከሀምሳ ባለበት ይሸጣል።
ኦኬ እሺ እሺ፣
ላክፈልግ
እሺ አባ